hello ወይ ይሰማኛል።
መሲ እንዴት አደርሽ? አለን። እኔ የምልሽ ሁለት order ይዤ ነበር። እስኪ አንዱን አስወጪልኝ።
order number ኦች ንገር order number ሰባ ስድስት ሀያ ሰባት ሰባ ስድስት ሀያ ሰባት እና
ሰባ ስድስት ሰላሳ አራት
ሰባ ስድስት ሰላሳ አራት የትኛውን ደቃለ የፈለግከው?
ሰላሳ አራቱን ያኛም እየሰው እሺ ፈትልኝና እጠይቃለሁ።
እሺ እሺ። ጀ- እንደ ዚያድ ከሀያት መሪ አዎ፣ ከሀያት መሪ ያለው ነው እንዲወጣል አዎ።
የፈለግከው?
አዎ ያኛውን እየሰራው
መኮንን ሰሚት ነዋ። ዚያድ ወይ መኮንን ያለው ሰሚት ነዋ።
አዎ አዎ ሰሚት ነው እየ
እሺ፣ እና ጋር ነው የሚሄደው።
እሺ፣ እሺ።
እሺ ጠብቀኝ አንዴ።
እሺ
ዚያድ ይወጣልሃል። እሺ፣ ሰባ ስድስት ሰላሳ አራት የስጋውን ስራው እሱ አላስወጣሁትም። የመኮንኑ እህ ሰባ ስድስት ሰላሳ አራት እሺ ሰባ አራት ሰባ ስድስት ሰላሳ አራት ዚያድ እ፣ ይወጣልሃል። እሺ የናሽናል እሺ እሺ እሺ እሺ